ጤና ይስጥልኝ ከኢትዮጵያ ጥሪ ማዕከል እባክዎትን ምን ልርዳዎት? አብሮ ይስጥልን። ሄሎ ሄሎ ሄሎ
ቤት አቤት፣ አይሰማም?
አሁን ይሰማል። ሰላም እንዴት ዋሉ? ምን ላግዘዎት? እ፣ ትንሽ ድምጾት ይቆራረጣል። ይቅርታ ደንበኛችን።
እሺ፣ ኮምቦልቻ ስንት ሰዓት ነው ያለው?
እሺ ለመቼ ነው የፈለጉት?
ሐሙስ።
ይሎት ለሐሙስ ነው።
አዎ፣
እሺ አንዴ ቀጭኝ እባክዎትን እያየሁልዎት ነው።
እሺ፣ እሺ፣ እሺ።
መሄጃ ብቻ ነው የሚፈልጉት?
መመለሻ አርብ።
ለፊታችን ሐሙስ ከአዲስ አበባ ተነስተው መመለሻ በንጋታው አርብ ላይ አይደል? ትክክል ነኝ?
አዎ፣ አዎ፣
ለአንድ ሰው ነው የሚፈልጉት?
ለአንድ ሰው
እሺ እ፣ በረራዎቹ ሙሉ ናቸው። ሐሙስ ሄዶ አርብ ለመመለስ አርብ ለታም ሐሙስ ለታም ሙሉ ናቸው በረራዎቹ። እስቲ አንድ ነገር check ላድርግ፣ ይጠብቁኝ እባክዎትን መስመር ላይ ሌላ አማራጭ ካለ
እሺ።
አዎ ሐሙስና አርብ በረራዎቹ ሙሉ ናቸው። ከዚህም ከ- ከዛም መመለሻ available የሆነ ቀን የሚያሳየን እ፣ ከዚህ መነሻ አስራ ሶስት ላይ ነው
ቅ- ቅዳሜ ነው የሚሆነው።
ቅዳሜ ማለት ነው። ትክክል። አዎ።
ቅዳሜ። እሺ፣ ቅዳሜ።
ላስተካክልና ወይም ፕሮግራሜን እንደውላ።
እሺ ይደውሉልን። ስለደውሉ እናመሰግናለን። አሁን መልካም ቀን ይመስለት።
እሺ